Hello
ጤና ይስጥልኝ። ጤና ይስጥልኝ። ከቢጃ ኢትዮጵያ ነው የምደውልልዎት።
ምን ምን?
ከቢጃ ኢትዮጵያ ነው የምደውልልዎት። ቃል እሺ።
ባርኖት አይደለ?
አዎ ልክ ልክ።
እሺ። የቢጃ መለያ ቁጥር የያዘ text ልከን ነበረ። በስልኮች ደርሶታል? በዚህ ሰሞን
እኔ እንጃ አላየሁም።
ምናልባት ካልደረሶት አሁን ልንገሮት እና የያዙት ቁጥሩን።
እሺ ቆይ ንገሪ።
ሀምሳ
ሀምሳ አስራ አምስት
አስራ አምስት ስልሳ ሁለት
ስልሳ ሁለት ሀምሳ ሶስት ሀምሳ ሶስት አዎ ይሄ እሺ።
የቢጃ መለያ ቁጥሮች ነው የያዙት። እሺ መልካም ምሽት።